ሄሎ
ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልን።
ከ ChipChip ነበር የምንደውሉት።
እሺ።
ChipChip ን ይጠቀማሉ አይደለ?
አዎ አዎ። ChipChip ን እንዴት አገኙት? ይቅርታ መስተካከል ያለበት ነገር complain ካለ እንዳሳውቁን ነበረ።
በጣም ቆንጆ ነው።
አሪፍ ነው። ተመችቶታል?
አዎ ቆንጆ ነው። ተመችቶ በሰዓ- በሰዓቱ በሰዓቱ ነው የሚመጣሉት እ ግን ያድራል ምናምን እ፣ አይደለ?
ዛሬ ካልን ወይ እንደነገ እንደከነገ ወዲያ ምናምን ይመጣል።
አዎ ከ- ለነገ ከሆነ እሷን እንደዛ ነው።
ነገር- በሀያ አራት በሀያ አራት ሰዓት ነው የም- order የሚደረገው። ዛሬ ካዘዙ ነገ ነው የሚመጣሉት። ግን ከዛ በኋላ maybe ቆይቶ ከመጣቦት አ፣ በፊት ጊዜ ነበር። አሁን ግን እ፣ በማግስቱ ይመጣል።
እየመጣ ነው።
አዎ okay አሪፍ። እሺ፣ ስለዚህ ያው ያለው ነገር ተመችቶታል።
አዎ ቆንጆ ነው። ተመችቶናል። አሁንም ቢሰ- እናዛለን።
እሺ፣ ግን ChipChip application ላይ ቢኖር የሚሉት product አለ ተጨማሪ product
እም፣ አይ ካለ እንግዲህ፣ ቢያሳውቁን።
እ፣ ካሁን እ፣ ሁሉም ነገር አለ። አሪፍ ነው።
እሺ። application ኑን ሲጠቀሙስ ቀላል ነው ወይንስ ትንሽ የሚከብድ ነገር አለው?
አይ ምንም አይልም። ቀላል ነው።
ምንም አይልም። እሺ እሺ።
ስለዚህ በቃ የሚነግሩን complain ነገር ካለ ነበር እኛ ቢስተካከል አይ፣ ብለው ጥሩ ነው።
የሚሉት ነገር ጥሩ ነው በጣም አዎ።
Okay። ለሰጡ ምላሽ ከልብ እናመሰግናለን። መልካም ቀን ይሆንልዎት።
እሺ እኔ መልካም ነው። እሺ